ጤና ይስጥልኝ አሪፍ ነኝ ማለት ነው። ባኮ ብለር ዳዊት
ቅድም ደውዬ ማለት ነው ስለ ክሳተሽን ቴሌብር ላይ ስክሪንሽት አድርጌ ሰክሰስፉል የሚለው ልኬ ነበር።
እሺ ማለበሽ ምንም የሻረግ ደስ አለ።
እሺ ደንበኛችን የላኩት ስክሪንሹትም ደርሶናል። ጉዳዮትንም ለሚሰሩት ክፍሎች አስተላልፈንሎታል። ተስተካክሎ እንዳለቀ እኛ ደውለን እናሳውቀውታለን።
እሺ በጣም አመሰግናሽ።
እሺ ሌላ ጥያቄ አለዎት?
ሌላ ጥያቄ የለኝም።
እሺ ስለደወሉ እናመሰግናለን። መልካም ምሽት ይሁንልዎ።
እሺ